ቤት ጤና ይስጥልኝ።
ማህበር ስትልን እሺ፣ የአቶ ይበልጣል ስልክ ነው? የአቶ ይበልጣል ስልክ ነው? ይቅርታ።
አዎ የአቶ ይበልጣል ስልክ ነው። ድንገት የተወጠፍና እ እ ከመቶ ሰላሳ ነበር የምደውልላችሁ
ምስ
እ ፎቶ መታወቂያ ልከው ግን ፎቶግራፍ አላኩም። ፎቶ ፎቶ እንዲልኩ ነበር።
እውነት በግ- ትናንት በኢሞ ልኮላችሁ ነበር አይታችኋል?
አይ ኢሞ አይደለም ቴሌግራም ነው። መታወቂያውን እኮ ልኳል በቴሌግራም ፎቶ ነው ያላከው፣ በኢሞ አይደለም።
በቴሌግራም ፓስፖርትም መታወቂያም ልኮላችኋል።
አንድ ላከው እሱ ያደርጋል። hello hello አባይ check ማድረግ ይችላሉ። ፎቶ አላከም፣ ለዛ ነው።
እና እሺ አዎ ፎቶ አሁን መላክ ይችላል።
አሁን እስኪ ከአንድ በስልክ- አስር ደቂቃ ምናምን በኋላ እሺ እሺ፣ ማለት በስልክ የተነሳውን ቢሆን ችግር የለውም።
እሺ እሺ